ጤና
አብሮን ስትል ዛሬ ደውዬው ነበር እና ጠዋት
ምን አሉኝ?
ዛሬ ጠዋት ደውዬው ነበር።
እሺ
system ኡ ተበላሽተው ነው እንትን እየበላ ነበር። ደግሞ ትላንትና ሁሉ ስፖርት system ኡ ላይ ነበር ተቋርጦ የለም። ወደዛ ቴሌብር ልኬው እሱም አልገባም።
እኮ system update የተደረገ ስለሆነ ነው። እሺ ሲስተካከል እሺ፣ ቴሌብር- check ማድረግ ይችላሉ።
እሺ ይገባል። ሲስ- እንትን ሲስተካከል አዎ ሲስተካከል check አዎ፣ ያርጉትና አዎ፣ እንትን ይበሉ። የሚ- የሚስተካከል ነገር ካለ የዛኔ ይደውሉልን።
አዎ። እሺ